ሄሎ ሄሎ
ሄሎ አቤት
ሄሎ፣ ሰላም ጤና ይስጥልኝ። እንዴት አረፈድክ?
አሜን አብሮ ይስጠን።
እ፣ ከስቴም ሄሎ?
ነበር ምደውልልህ። የኢዮብ ስልክ ነው ከስቴ- አይደለ?
ከየት አሉኝ? አዎ አዎ እየው ነኝ።
ከ STEM ነበር ምደውልልህ።
እሺ እሺ
እ፣ ዘማርያም እና ዘሚካኤል ከፈላለ weekend አዎ፣ programming one እና ጨርሰዋል።
advance robotics ማለት ነው።
ትክክል ትክክል።
weekend ላይ ወደ advanced የመቀጠል ፕላን ካላችሁ October five የሚጀምር weekend class አለ እና ወደ ቀጣዩ ኮርስ አዎ ለመሄድ ይቀጥላሉ እሱን announce ይቀጥላሉ።
አደረገ ነበረ።
አዎ ይቀጥላሉ ይቀጥላሉ።
ስለዚህ placement ሊያዝልህ አዎ ያዥልኝ፣ ዋጋውን ንገሪኝ።
okay፣ እሺ። ስለዚህ ዋጋ ስንት ነው?
እሺ እሺ እሱን text አደርግልሃለሁ።
እሺ እም፣ text ላድርግልህና እም፣ አሁን ምሳሌ እም፣ register ለማድረግ ትንሽ የምትቆይ ከሆነ ቦታ ማስያዝ ትችላለህ። አምስት መቶ register አድርገህ ያው ከእንትኑ ላይ ተቀናሽ ስለሆነ ማለት ነው ከክፍያው ላይ ገብቶኝ ቦታ እኮ በቃ ቢሞላ አስተላልፍልሻለሁ።
ስለሌለ account እና text እንትን ላኪልኝ።
አደርግልሃለሁ።
አዎ ቦታ ማስያዣውንም አሁን ያልሽኝ አምስት መቶውን አሁን አስተላልፋለሁ።
እሺ እዮ
እሺ no worry እሺ thank you እሺ